hello hello hello ጤና ይስጥልኝ ብቻው ነው
ደህና ስልካችሁን ከ website ላይ አግኝቼ ነበረ እና oxygen concentrator ፈልጌ ነበረ።
የ oxygen concentrator ፈልገው ነው?
አዎ፣
okay እሺ። ከአንድ መስመር ላይ ጠብቁኝ። hello ሄሎ እና ሄሎ የ oxygen concentrator አለን እና እ፣ የ- የሂሳቡን ልንገሮት ወይስ እንዴት እናድርግ?
ማለት የምፈልገው አ- ለቤት ነው እና በቻርጀር የሚሰራ ነው።
እ፣ እ፣ እ።
በቻርጀር የሚሰራ ነው። so ማለት እጆች- እጆች ሊንቀሳቀሱት የሚችሉት አ፣ እሺ እሱ- እ- እሱኛውን ነገር አጣርቼ እኔ መልሼ እደውልልዎታለሁ። የቻርጀር የሚሰራ oxygen concentrator አለን ግን በቻርጀር የሚሰራ ነው አይደለም የሚለውን ደግሞ አጣርቼ እደውልልዎታለሁ። ስሞትን ማን ልበል
ሚኪያስ እ፣ ሚኪያስ ሚካኤል አዎ።
እሺ እሺ፣ መልሼ እደውልልዎታለሁ። አመሰግናለሁ።